እኔ ስምንት ወር በኮ የምንረዳዎት?
ብር ቆርጦብኝ ነበረ እሺ
እና ቴሌግራም ቻናላችሁ ደግሞ አይሰራም አልመጣልህ አለኝ እኮ
እዛው website ኣችን ላይ ያለው ጥያቄ ምልክት አለ አይደለ?
የቱ ጋ
website ኣችን ላይ ሲገቡ የጥያቄ ምልክት አለች home ኡ ላይ።
እኮ ገባውና ነካሁትና አልመጣልኝም።
እሺ ስልክ ያዙ
እሺ ዜሮ ዘጠኝ ሰባ ስምንት እኮ ሰባ ስምንት አስራ ስድስት ዜሮ ሶስት ዜሮ ስድስት እ እሱማ በሱ እኮ ገብቼ እምቢ አለኝ አልመጣም አለኝ። ለዛ ነው
ዜሮ ሶስት ዜሮ ስድስት አይደለም እ ሰላሳ ዜሮ ስድስት
እኮ ሰላሳ ዜሮ ስድስት አዎ ታዲያ ለምን አልመጣም ማለት የእርስዎ የ setting ኡን ያስተካክሏ እንጂ OK።
እኛ የምንጠቀምበት ስልክ ስለሆነ አይመ- አልመጣም አይልህም።
እሺ እስኪ እምቢ ካለ እደውልልሻለሁ። እሺ
እዛው setting ኡን ያስተካክሉ የእርስዎን የእርስዎ setting add ማድረግ